የ hello ሰላም ጤና ይስጥልን። ቺፕ ቺፕ
እግዚአብሔር ይመስገን ቺፕ ቺፕ game አሸንፌ ይላል።
እሺ ተደውሎሎት ነበር?
አዎ
okay የት ነበር location ኑ? የት አሉኝ?
ቄራ ቄራ ቄራ። እስኪ ስልክ ቁጥር ይንገሩኝ። በዚህ ቁጥር ዜሮ ነው?
ዘ- አዎ በዚህ ቁጥር እሺ ስሞትንስ?
ዮሐንስ
okay ምንድን ነበር ያሸነፉት?
አምስት መቶ አር አምስት መቶ ብር invite እያረኳ wallet ላይ አልገባሎትም? አይተዋል?
አልገባልኝም።
okay እሺ ይ- ዛሬ ይገባሎታል። አሳውቅሎታል። ይቅርታ በጣም እሺ እንዴት ነው ከ wallet ማውጣት ምችለው?
ምን አለኝ?
ከዋሌት ማውጣት ምችለው?
እህ፣ ማውጣት አይቻልም። እዚህ ከቺፕ ቺፕ ያለው እቃ ነው ማዘዝ የሚችሉበት።
አዎ እሺ እናቴ እሺ